እዚህ አስር ነው። ሮል ላይ ግን አምስት ነው።
ማን ለሰኞ ለማክሰኞ
አፕዴት አድርጎ ወይስ ከመጀመሪያው ነው? መጀመሪያ ተደረገለት ነው። አስር ነው የሚሆነው። clear session አድርጌት እና reset አድርጌት።
ይሄ ለምን አላደረገችም ታዲያ? መጀመሪያ መጀመሪያ ይሄ ለምን አላደረገችም? clear session ማለት ነው።
አድሯል። እሱማ አምስት ነው የገባው፣ አስር ነው የቀረው። አሪዘር እ?
አሪዘር ግሩፕ አምስት ነው የገባው።
ኧረ ሞድ ቨርዥን አፕግሬድ አደርገዋለሁ እንትን ነኝ
አስር ምናምን አራት እነሱን ለማየት ነው
የነማን ነው?
ጭነዋል ያለ ኤልኬስ ነው ኢንስቶል ዊንዶውስ ነው የሚለው። ከዛ ሲክስቲን ላይ ነው ያለው
እኮ ይዙ ማለት አለበት።
የለም ያኛው install ያደረኩት የሚለው version የለም።
v ሀያ አንድ ምናምን ፈጀ።
አለ እኮ እዚህ ጋር ይሄ እኮ ነው። Is not yet installed in.
ኦ LTS ለዚህኛው እንትን ነው ማለት ነው። NVM ኡ ራሱ NVM ኡ ያኛውን ነው config ያደረገው ማለት ነው።
Hmm. በ NVM ስለጫንኩት በ N upgrade ማድረግ አልችልም። በ NVM ስለጫንኩት በ N upgrade ማድረግ አልችልም። N አላወቀው package የ Node installer ኡ upgrade N upgrade ብዬ ነው እኔ እንትን ያልኩት። በሌተስት ነው ኤልዲኤስ ማለት ኤንኤልዲኤስ ስለው ኤልዲኤስ ቨርዥን ይጫናል እና በኢንቪኤም ማድረግ ነበረብኝ
ምን ላይ የእነሱን እንትን ለማለት
ዩአይ ለማስተካከል
ሰርቨሩ ነው ወይስ የኛ ነው? ኧረ በሎካል ሎካሊ ክሎን አድርጌ እ እኮ ለምን ጠየቀ ብዬ ነው።
አይ ኦሲሲስ ሎደር ገብቶላል እና ምንም መንጠር ሎካል ሎካሊ እኔ ጋር አር ነው ያለው ስታርት ስለው ጋር ያር መጥፋን ይለኛል ደግሞ ነበር ይመስለኛል አጥቶት ነው እንጂ ለኖ ወደ ቨርዥኑ አልጫንኩትም ማለት ነው አይደለም ነው።
ግሎባል ነው። የኔ ፌም ዳሽሮች ቢዝ ነበር ስንት ነበር ያለ
ለዛ ነው ማለት ነው ኦሲሲስ አ ኢንስቶል ብላ
የደወለ እየደወለ ነው እንጂ
እየደወለ አ
የሰላሳ ሰባት
ግን አሁን ደውሎልኝ ደውለ
Thank
ራሱን እንደ ትልቅ ሰው ነው እንደሚያው ሰላሳ ሰባት ጊዜ ደውል ምን ምን እኮ ዌይቲንግ ካልገባለት የኛ ሰባት ዌይቲንግ ገብቶ ዘው ዘው እኮ ነው እንዳነሳለት ነው የስሙት ቤት እንታይ ሲጀመር ኮምፓኒ ያለ ነው ኢንዴክሶቹን አንጨምርባቸው። ኢንዴክሱን ጨምርባቸው እኮ ስኬቱን አሁን በክላይንት አይዲ ኢንዴክስ አድርጉ። በሪሴለር ሪሴለር አይዲ ገብቶበታል። በሪሴለር አይዲ እና በ በኢሹ በስኬት ኢሹ አይዲ በክላይንት አይዲ group ID ምንድን ነው? group ID ምንድን ነው? scale ላይ department UI ዎቹን እያስገባቸው database ችግር የለውም። API እኮ በጣም ቀላል ያለውን ነው የምናመጣው። ያለውን API ነው እ? ኤላ አ- አ- አቤት እንዴት ነህ? አለን። አዎ ማስበ- እ? ያው እያዋራናቸው እኮ ነው። WhatsApp group ላይ ላይ recurring ኡን እንትን ለማ- ለማስፈቀድ ማለት ነው። የለህበትም okay። አዎ። አዎ፣ ያው ያ- እንትን አዎ፣ አብ- እሷ አለችበት ኤሚ ያለችበት አዎ፣ አዎ፣ እኛም እንትን ብለን አዎ፣ እሷም እያየችው ነው እንትን እያስታለፉበት ስላለቻቸው እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ። index ማስገቢያ አለ አይደል? እ? አለ አይደል? እ? እሺ፣ አሁን ልክልሃል። ኢሜይል ላይ ነው። እ? document ነው እንጂ። እ? እ? ኧረ ከይ ምናምን ይችላል። ኧረ ደው ደውለታል ነው አባይ አይ ኤፒአይ ካረከው ነው ያኛውን ተው፣ ሌላውን ተው፣ እሱንም ቀይረዋል። እ? የዚህ ሚክሮፎን ኦን ነው፣ የዚህ ስፒከር ኦን ነው። ቀልድ መሰለህ እንደ ያዝኩት እኔ። በቢሮ ስልኬ እዚህ ጋር ደውልና ወልድ ነው እዚህ ጋር ደውዬበት እኮ
ያኛው እንዳይደውልልን
አይቃጠል ከዛ አሁን እኔ ሰባት ሄደን እንዴ አንተ በጣም እኮ ኢንታይትልድ እኮ መሆን እኮ እኔ እኮ ማለት ስልክ እያናገርክ ነው አይደል? መልሰህ ትደውላለህ። ሰባት ይገባል ስልክ ላይ እዛው እዛው።
አለማወቅ ነው።
እንዴት ምን on hold ተይዟል የሚለው መልስ ዝም ብሎ አለማወቅ ይለኛል እንዴ እንዴ እ? አንዴ ዘጋ አይደል? እሺ ዘጋሁት እኮ call ኡ። ከዛ እና ልደውልለት በቃ ወሰናችሁ